hello ጤና ይስጥልኝ ጅብ
እንዴት ነሽ? ሰላም ናት።
ሰላም
check አድርጌ ልደውልልሽ አ- ብለሽኝ አንቺ ትሆኚ ሌላ ሰው ያነሳው እርግጠኛ አይደለሁም፣ ግን ምን ነበር order አልመጣልኝም።
በዚህ ነበረ order ያደረጉት በዚህ ስልክ ቁጥር አዎ admin አይደለሁም።
okay ሀና ናት admin አዎ አዎ
እሺ አንዴ ጠብቁኝ ሁሉም order ኦች ናቸው ያልመጡት አዎ ምንም አልመጣም።
የት ነበር location እ፣ ጣፎ ጋር ይተራ
አልኳት ያልኳት እኔም እዚህ ጋር እያየሁኝ ነው የነገርኳት፣ ግን ምንም እንትን እያለች አይደለም። ይኸው screenshot receive ማለት ነው።
hello አዎ።
እ፣ ትናንትና ማታ ተደውሎ ነበር ለ admin ኗ ለሀና
አይ አልተደወለላት።
አልተደወለላትም አዎ okay እሺ ለነገ ላስተላልፍሎ ከይቅርታ ጋር
አውነጋለሽ።
screenshot ኡን አየሁ። ሁለተኛው እሺ እሺ ይቅርታ በጣም ለነገ አስተላልፍሎታለሁ ነገ በእናትሽ ይመጣል አደራ እናት፣ ዛሬም ችግር በቃ የለውም።
እየጠበቅኳችሁ ነበረ።
እሺ እሺ ማ ይቅርታ በጣም እሺ መልካም